Hello እንዴት አደራችሁ? ከአቤት ነበር የምደውለው። ከአቤት ከአቤት እሺ እ CT ፈልገን ነበር abdominopelvic with contrast
እሺ ስንት ነው ንገራቸው ለ attendants with ዊዝ contrast contrast ነው።
አዎ አዎ አዎ
እሺ with contrast ከሆነ አስር ሺ አንድ መቶ ሀምሳ ብር አስር ሺህ አንድ መቶ ሀምሳ ብር አንድ መቶ ሀምሳ ብር እሺ ልንገራቸው እና